ጤና ይስጥልን ቤተሰቦች ልርዳዎ?
እሺ ሰላም ነው እናት ዮሐንስ ነኝ ከጎንደር።
እሺ አለሽ።
አሁን password reset ያደረግሽልኝ አንቺ ነሽ?
እ፣ የከፈትኩልህ reset አላደረኩትም።
okay እንትን support ላይ ነው የምትልኪልኝ?
ልላክልህ reset ላድርገው?
አዎ አይ አዎ፣ የሆነ ያን ሰው ነው?
አድርጎልኝ ነው። አዎ ያን አንቺ ነው ያደረግሽልኝ?
okay እሺ፣ አንዴ ጠብቀኝ እሺ። እ፣ እሺ አይ አይደለም ከአንቺ የሆነ- በኋላ እሺ፣ ጎንደር አዎ ብጠይቅልህ
አዎ
ሄሎ ሄሎ
እሺ አ- አልተደረገልህም ነው እያሉኝ ያለው። በቃ እሺ ለምን?
reset ላድርግልህ የሀና ነው?
አዎ ጎልደን ሬስ cashier ኡ አዎ ገብቶኛል።
እና እ፣ በቃ እንትን በይ earth አንድ ሁለት ሶስት በይ
ማ earth earth መሬት earth አንድ ሁለት ሶስት ሶስት አዎ እሺ እሺ